ጤና ዩኒቨርሲቲ ቤት
ሰላም ነው።
በለን ምን እንርዳ?
ስፕሪንተር እንዲህ ብሎ ነበር የቤት ማን
ምን እያለ ነው?
እ እ ወረቀት ብንቆርጥም እየወጣልን አይደለም። ወረቀት ወረቀቱን ወጥቶ አይደለም?
አዎ ሪቴል ማናጀር ላይ ደግሞ ፖስት ሰማንያ የሚል የለም እና ሪቴል ማናጀር ላይ
አዎ እስኪ ምን አይነት ፕሪንተር እንደሆነ እንመርጥለትና እሺ
እዛ ላይ POS ሰማንያ የሚል ምርጫ የለም።
okay እሺ የአርዲዎች ችግር እንዳይኖር እ፣ እስኪ ለማንኛውም እኛ ም- የምናስተካክለው ከሆነ check እንድናረግ AnyDesk ላክልን። ማን ልበል ስምህን አላስኩትም።
ፊልሞን ፊልሞን የት አካባቢ ነው
መቀሌ ነው።
መቀሌ።
አዎ ያስተዋሸው እሺ በቃ AnyDesk ላክልንና support support team ላይ ላክልህ።
support ላይ ላክልና check እናደርግልሃለን። እ፣ በእኛ የሚስተካከል ካልሆነ ካልሆነ ግን ለገዛኝ ነው ደውለህ የምታሳውቀው። IT እሺ።
technician ኦች።
እሺ እሺ መልካም